ጤና ይስጥልኝ ኢቲኤስ የጥሪ ማዕከል ባኮ ምን ልርዳዎት?
ትኬት ፈልጌ ነበረ።
እሺ ከየት ወዴት ነው የሚፈልጉት?
ለሳምንት ለሮብ ከዝ- ከአዲስ አበባ ባህር ዳር ከአዲስ ባህር ዳር የፊታችን ሮብ፣ የፊታችን ሮብ ሳምንት ማለት ነው።
የዛሬ ሳምንት ማለት ነው።
እ።
እሺ መሄጃ ብቻ ነው የሚፈልጉት?
መሄጃ ብቻ ነው የምፈልገው።
ለአንድ መንገደኛ ነው?
አዎ።
እሺ እያየሁልዎት ነው። እሺ። እሺ ቅናሹ ዋጋ የ- ከሰዓት የአስራ አንድ ሰዓት ከሀያ ነው።
የአስራ አንድ ከሀያ ነው።
አዎ ቅናሹ ወይ ሌላም አለ ግን ያው ቅናሹ ይሄኛው ነው። አሁን ስንት ብር ነው?
ሶስት ሺ ስድስት መቶ ዘጠና አንድ ብር